ጤና ይስጥልኝ።
አብሮ ይስጥልኝ ደንበኛችን።
እንትን አሁን አግኝቼ ነበር እና ደውዬ የሆነ እንትን ወደ ሁሉ ስፖርት ሳንቲም transfer አድርጌ በአሪፍ ፔይ እዛ አካውንቴ ላይ አልገባም ብያት እንትን text ኡን screenshot አድርገን ላክልኝ ብላ ስልክ ሰጥታኝ ነበር።
እሺ ስልኩ ግን ከሁሉ ጋር?
ቴሌግራም ቴሌግራም ተጠቃሚ አይደላችሁም በስ- በ- በሰጠችኝ ስልክ
እሺ ስሞትን ይንገሩኝ ደንበኛችን። ምናልባት ወርቅ ቴሌግራም ተገለጸ።
private ካደረጉ ላይሰራላችሁ ይችላል።
ወርቅነህ ከለቻ
እሺ በዚህ ቁጥር ነው ቴሌግራም የሚጠቀሙት
እ በሌላ ነው በሌላ ነው። እሺ ይንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ ሰላሳ እሺ ዜሮ ሶስት
እሺ ሰባ አራት በሱ ነው የምለው። በዚህ ቁጥር ግን transaction ኑ የፈጸምኩት በዚህኛው ቁጥሬ ነው፣ በደወልኩበት ነው።
እሺ ደንበኛችን አሁን እ፣ መልእክት ልኬሎታለሁ።
አ፣ መልእክቱን አይተው screenshot ይላኩልን።
እሺ እሺ እሺ መልካም ቀን ይሁንልዎት።
እሺ፣ አመሰግናለሁ።